ብለው ሰላም ጤና እንዴት ነሽ?
ሰላም ነው።
አለን መለሳ።
ከቡታጅራ ነው የምደውለው። ብርሃኔ ይባላል።
እሺ እሺ፣ ብርሃኔ ምን ነበረ?
payment እስከፍል ምን አልከኝ?
payment እ ስንከፍል እየለቀቀልን አይደለም።
ትኬት ነው?
ትኬታ አዎ እ እየተስተካከለ ነው። እሺ አሳውቀናል። አሁን check አድርግ፣ ግን ሳይስተካከል አይቀርም።
እሺ ሞክሬዋለሁ። የዚሁ እያለ አዎ እኮ አሁን ቅድምም ተስተካክሏል ብላኝ አልተስተካከለም። ምን customer ደግሞ እየተጉላላብን ስለሆነ ነው።
አዎ ሁሉም ጋር ነበር የቆመው። እስቲ እስቲ check አድርገዋል።
ያው ነው ግን አሁንም ያው ነው።
አለቀቀም?
አዎ ምንም እንትን እያለ አይደለም።
እሺ በቃ አሳውቅላለሁ። እሺ check እናደርጋለን።